ሄሎ
ሄሎ ወይ ሰላም ነው?
ሆኖ ቴሌግራም ላይ እያወራን ነበረና okay አዎ። አንዱ voucher ነው አ?
voucher ነው አንዱ። እሺ አንዱ voucher ነው ያደረግከው እ፣ ወይ ሱቅ ላይ ነው መውጣት የምትችለው።
እሺ ካልሆነ ያው ተ- እንትን deposit ወደ account ማድረግ ትችላለህ።
እሺ።
ታውቀዋለህ አይደለ? እሱን አዎ አዎ አውቀዋለሁ።
okay። እሺ። አንዱ ደግሞ አምስት ሺህ በቻፓ ነው አዎ።
መሰለኝ የሞከርከው አይደለ?
አዎ አዎስ ገብቷል።
ቆይ check አይ እያየሁት ነው።
የንግድ ባንኩ ገብቷል።
አዎ አንዱ ገብቶልሃል።
አዎ እም፣ አንዱ ደግሞ processing ላይ ነው ያለውና እሺ።
ምን ያህል ቆይቶብሃል እንዴ? በደንብ አይ አይ ዛሬው ነው አልቆየም።
ትንሽ እንጠብቀውና እሺ ማይገባ ከሆነ እናሳውቃቸዋለን። እሺ አዎ እሺ እሺ እሺ፣ እሺ brother thank you ችግር የለውም።
አዎ እሺ